ሰማሁታል። ደንበኛችን ጤና ይስጥልኝ። ከአሪፍ ፔ ነበር የምደውልለው።
ኦሮመኛ አችልም?
ሊፋማ አስራ አራት ነው ይጋ
እሺ፣ እሺ። ኦኬ ከላይ ወኔ ወደባሳጅ ወደ ወኔ ዋጀኔ ሰሪ ግርባት ነች ኮምፒውተር ሰለመለመ